ጤና ይስጥልኝ ከአሪፌ ነው የምደውልዎት ማለት እባላለሁ። አሁን ደውለው ተቋርጦ ነበር።
አዎ message ኡን ልክላለሁ በቴሌግራም።
እሺ ደንበኛችን የላኩትን message እያየኑ ነው፣ ግን screenshot አድርገው ይላኩልን። እንደዚህ በጽሁፉ ሳይሆን ምክንያቱም screenshot ያንሱትና እንደ ፎቶ አድርገው ይላኩልን።
በሀያ ዜሮ ምናምን በሀያ- ይሰማዎታል?
እ?
አሁን የላኩልን message አለ አይደለ?
ኧረ አይልም። የለም
አይ አሁን እርስዎ ልከውልን የለ አብዲ ሀሰን የሚል ሀምሳ አንድ ብር ለተቀነሰቦት የሚያሳይ መልእክት እ፣ እሱን screenshot አንስተው ይላኩልን።
እሺ በዚህ